hello hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር የምንደውልዎት።
እሺ order አድርገው ያልመጣ product አለ?
አዎ፣ ምን ነበር?
ሽንኩርትና apple ሽንኩርት ሽንኩርትና apple የሀያ አራት ሰዓት ነው ሁለቱም። apple ኡ የአርባ ስምንት ሰዓት ነው አይደል?
አዎ፣ ግን ይወጡታል።
okay፣ ዛሬም አልመጣልዎትም።
አዎ፣ እየጠበኩ ነበር እስካሁን።
እም፣ ሽንኩርቱ አራት ሰዓት ነው ያለው።
okay እሺ፣ ነገ የት እንላክልዎት?
ቅዱስ ገብርኤል ሆስፒታል ቅዱስ ገብርኤል ሆስፒታል።
ሆስፒታል ጀርባ። አዎ፣ የት ነው? ይቅርታ፣ ሀያ ሁለት ሀያ ሀያ ሁለት ሁለት እሺ፣ እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ